ጤና ይስጥልን። Best Bet ቤት ነው የምንረዳው።
አብሮ ይስጥልን። Best Bet እንትን withdraw አድርጌ ነበር cash እና ብሩ አልገባልኝም።
ይሄ ነው Best Bet ስልክህ?
በዚህ ስልክ አይደለም ሌላ ነው።
ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ስድስት እሺ አርባ አምስት እህ፣ ስልሳ ዘጠኝ ሀያ ስምንት
ስንት ብር ነው?
አምስት ሺህ አምስት መቶ ብር እሺ አንዴ ጠብቀኝ።
እሺ።
እሺ ቴሌብር account ዘጠና ዘጠና ስድስት አርባ አምስት ዘጠኝ ሀያ ስምንት አ እሺ confirm መደረግ ስላለበት ነው። እሺ
ስለዚህ confirm አድርጌልሃለሁ።
okay አይ ገብቷል። ስለደውል እናመሰግናለን። መልካም ቀን።
thank you